ጤና ይስጥልኝ ማኪል ማለት ጤና ይስጥልኝ ማኪል ማዕድ ነው።
ነገር
እ ከአርፍቤ ነበር የደው- የምደውል ሎሎዛ እባላለሁ።
አርቢ
ምናል ከአሪፍ ፔ
አማሪካ እንዴት ነው የሚሰማልኝ?
ምን አሉኝ ደንበኛችን ይሰማዎታል? ድምጾት የተቆራረጠብኝ ነው።
ካርድ ትቡት ያተሉ
ካርድ
እ
ደንበኛችን ይሰማዎታል? ድምጾት የተቆራረጠብኝ ነው።
አማሪካ እንዴት ነው የሚሰማልኝ? በጣም ነው
አ እሺ እሺ ዴቪስ ኔሲን የሚል ብላ ይፈማ
ይሄ